ሄሎ
ሄሎ ወይ ወይ ተቋረጠ። እ አንድ ml ያህል በሱ ለክተህ እሺ እ የተለያየ ቦታ ከፋፍለህ መ- መጠቀም የምትፈልግበት ቦታ drop ካረከው በኋላ በእጅ ማሳጅ ማድረግ ትችላለህ። ችግር የለውም።
okay drop ካረኩት በኋላ ቦታው የት የት ቦታ እንዲበቅል እንደፈለግኩኝ የሆነ በእጄ እንትን ማለት እችላለሁ ማለት ነው።
አዎ drop ካደረከው በኋላ ማሳጅ ማድረግም ስለሚኖርብክ በእጅግ አዎ።
ችግር የለውም። ይሄ የማይመከረው በእጅህ ላይ አፍስሰክ በሱ መጠቀም ምናምን ነው እንጂ አዎ።
በ drop ኡ drop ካደረክ በኋላ በእጅግ ማሳጅ ማድረግ ትችላለህ። ችግር የለውም።
እሺ ነ- ጥጥ ምናምን ይ- ስለሚመጣው ይቅር ጥጥ ብለው አዎ።
ነበር እነሱ።
እሱ ይመጥብካል። ካለክ መ- drop ማድረጊያው ካለ ካለ ከሌለ ደግሞ የመርፌ syringe አለ አይደል?
አዎ አዎ በ syringe አንድ ml ያህል ለክተህ በሱ drop drop እያደረግህ መጠቀም ትችላለህ።
እሺ በ- አሁን እኔ ጺም ላይ ነበር የፈለኩት እና በሁለቱም በኩል እ፣ የተወሰነ የተወሰነ ቦታ ነው እየቀባሁት የነበረው። አንድ ml ኡ ይበቃኛል ማለት ነው ለ- በሁለቱም በኩል ላለው ይበቃሃል። ከዛ በላይ አትጠቀመው። ከዛ በላይ ከሆነ በጣም absorb ስለሚደረግ ሌላ አይነት complication እንዳያመጣብህ እሺ ይበቃሃል።
አ- እሺ እሺ ጠዋት አንድ ml ማታ አንድ ml ማለት ነው።
okay እሺ ወደ ውስጥ አይበቅልማ አረ አይበቅልም።
እሺ በጣም ነው የማመሰግነው እሺ ስለደወሉ እናመሰግናለን። መልካም ቀን።